ሄሎ ጤና ይስጥልን ቤት ቤት
አንዲት በአንድ የወደቀች ነበረች። ኮድ ልንገርህ ታይልኛለህ?
ንገረኝ።
አስራ ሁለት እሺ
ሰባ ዘጠኝ ሰባ ዘጠኝ ሰባ ሶስት ሰባ ሶስት ስልሳ አራት
ሀያ ስድስት ሀያ ሶስት እሺ አንድ ጨዋታ ወጥቶብሃል። እሺ ማልወርቅ ካካኦሳሱን ወጥቶ አ- አዎ በአንድ ወድቃለች እና ቦነሷን ቦነስ ሀያ ስድስት ወር ነው አ፣ lost ለሆነብህ odd አንድ ነጥብ ሰላሳ አራት ሲካፈል ከሀያ በታች ነው። ቦነስ የለውም።
አስራ ዘጠኝ ወድቃ ምናምን ትመጣለች። አ?
አዎ ቦነስ የለውም። እሺ፣ thank you።
ችግር የለም።